ሄሎ ጤና ይስጥልኝ ከ Best Bet ነው ደንበኛችን።
አቤት እሺ አሁን እያወራን ነበረ።
እሺ
እ፣ ልኬ የለህ ነበረ ድጋሚ ያው እንደ ድል ሆኖ ቶሎ ነው የመለሱልኝ እና እ እ፣ ሀያ ብርም ይዞብህ ነበር አይደለ?
አዎ ሀያ ብሩ ተለቆልኛል።
ስለዚህ ያው እነሱ የጻፉት ምንድን ነው the twenty birr has been settled we'll we'll confirm with other today ነው የሚለው እ፣ ዛሬ ሁለቱም ይገባልሃል። እሺ ትንሽ ጠብቀን ዛሬ እናስተካክለዋለን ብለዋል።
እሺ ትንሽ ታገሱን እሺ። ስድስት ይደውሉም ከደወሉም ዳኒ ብለው ይደውሉልኝና እሺ ያለሁትን ነገር አሳውቀውታለሁ። እሺ
እሺ ለትዕግስቱ እናመሰግናለን። መልካም ቀን።
እሺ እሺ